ሄሎ
ሄሎ
አቤት ሰላም ጤና ይስጥልን። ቴሌቪዥን
እንትን ይሄ ዘጠኝ ዘጠኝ ሰማንያ አምስት ላይ message ሄዶብኛል። ሁሌ ብር ይወስድብኛል። ምንድን ነው ሊያቆሙልኝ የቴ- ይፈልጋሉ።
እሺ፣ ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ይደውሉ። ስድስት ቁጥር ላይ ለማቋረጥ የሚል አለ።
ስንት ስንት ስድስት ኮከብ ዘጠኝ ሰማንያ አምስት መሰላል
ኮከብ ሰማንያ ስድስት ዘጠኝ ቁጥር ላይ አለ ለማቋረጥ።
እሱን ላስገባ አዎ
እ- እ- ቁጥ- ኮከብ ዘጠኝ ሰማንያ አምስት መሰላል